ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎ ሰላም ነው።
እግዚአብሔር ይመስገን።
ትናንትና withdraw አድርጌ ነበር አልገባልኝም።
withdraw አድርገው ቴሌግራም ላይ ልኳል።
አዎ ልክ ያለው
በዚህ ስልክ ነው የላኩት።
አዎ በዚህ ስልክ
ተ- ተሜላው ነው የሚለው ነው እ? አ፣ ተሜላው ነው አ፣ ተምለው
ተሜላው ነው። እሺ አ፣ በአርባ ሶስት ቤቱ ማለት ነው።
አ፣ አ፣ እሺ ተላልፎሎታል። መልስ ስናገኝ እናሳውቆታለን ቴሌግራም ላይ።
እሺ እሺ እሺ